ዶን ኪቲዮ ነው።
hello፣ ሰላም ወይ? እግዚአብሔር ይመስገን።
እንደምን አረፈልሽ?
እግዚአብሔር ይመስገን።
እንትን ቦታ ለማስያዝ ነበር የሁለት ሰው ቦታ ይቻላል።
በስም ይቻላል እና ክፍያ በ CBE ቀጥታ በ cash ከፍሎ እንትን ማለት ይቻላል። አ?
ይቻላል። አዎ፣ አዎ፣ ይቻላል፣ ይቻላል። ስሞትን ልያዝ?
እሺ፣ ተሾመ ዘውዱና
እሺ፣
ቤዛዊት ሸ- ብርሃኑ
እሺ።
በቃ ያሽልኝና ቤዛዊት ብርሃኑ በ- በምን አይነት መልኩ ነው መታደም የፈለጉት?
በ normal እሺ፣
በኖ- እ፣ ስልካችሁ የሁለታችሁም ይሄ ነው።
በእኔ ስልክ መጠቀም ትችላለሽ። አ?
ስለዚህ ሁለታችሁንም በአንተ ልያዝና ሁለት ጌት ላርግልህ።
ሁለት ኬት አድርጊልኛ።
እሺ፣ መልካም።
ክፍያውን ከከፈልኩ በቃ ሲም ስንመጣ ደረሰኙን ይዞ መምጣት ብቻ ነው አይደል የሚጠበቅብኝ?
ትክክል። አዎ፣ አዎ፣ ትክክል።
ኢንተርኮንቲኔንታል አስራ አንድ ሰዓት መሰለኝ የሚለው።
አዎ፣ አዎ፣ እውነት።
እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ።